Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሳባ Silk Trading ነው።
ነው
ከ Afriwork Freelance Ethiopia ነበር የምንደውለው።
ምን አለ?
Afriwork Freelance Ethiopia Telegram channel እናውቁት።
እሺ
እሺ፣ በ customer service and inventory control የሚል vacancy ወጥታችሁ ነበረ።
ምን የሚል customer service?
in- inventory control እሺ
hire አደረጋችሁ በእኛ platform
ገና ነው scan እያደረግን ነው።
short list ላይ ናችሁ።
አዎ እሺ፣ የሚያስቸግሩት ነገር አለ እኛ platform ሲጠቀሙ?
አይ እስካሁን ምንም ችግር የለም።
እሺ፣ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ፣ እሺ አሳውቃለሁ። አመሰግናለሁ።
መልካም ቀን። እሺ መልካም ቀን።